ይስጥልኝ ሪፖርት በኮም ዘርዳው
እሺ ሰላም ነው። እንትን ነበረ ከሁሉ ስፖርት ከካቻ ወደ ሁሉ ስፖርት አሸንፈን ነበር፣ ግን ብሎክ ነው አልተለቀቀም እስካሁን
ከካቻ እና አረ አይ ከሁሉ ስፖርት ዊን ነበረን ነው አልተለቀቀም ውጤት።
አ ትኬት ቁጥሩ ምናምን ልኬ ነበረ እስካሁን ግን አልተለቀቀም።
መቼ ነበር የላኩት?
አንድ ሁለት ቀን ዛሬ ማን ነው ሶስት ቀን ሆኖ ማን ልበል ስሞትን? የቴሌግራም
የቴሌግራም አማን ነው የሚለው
ልኳል ቴሌግራም ላይ ዋሌቶችን ቦታን ሰው ልኳል ቴሌግራም ላይ
አማን አማን ብቻ ነው የሚለው አማን ኤዩ
ኤዩ ቴሌግራም ላይ ነው።
አ
አንዳንድ ጊዜ ጊዜ ይፈጃል። ለዛ ነው በድጋሚ አሰላስልታለሁ። መልስ ስናገኝ እናስታውቅታለን።
ኤዋይ ነው ኤዩ ነው ኤዋይ ኤዋይ ነው።
አ አ አማን ኤዋይ
እሺ
እና እስካሁን አልተለቀቀም። ትኬት ቁጥሩን ልኬው ነበረ።
okay፣ እዚህ ጋር የላኩት ትኬት ቁጥር
አ ከካቻም ወደ ሁሉ ስፖርት ስልሳ ሶስት ብር አስተላልፌ ነበር። እሱም እንደዛው ነው። እሱንም screenshot አድርጌ ልኬው ነበረ፣ ግን እስካሁን የለም።
እሺ
ቴሌግራም ላይ ልኳል።
ይሄ ካቻ block ሆኖበት ነው account ኦ አ ተስተካክሏል።
ብሎክ አካውንቱ?
ነው ብሎክ ነው። ኧረ አልተስተካከለም። block ነው የ block አ
እሺ እሱ ሲስተካከል ሌሎቹም ይስተካከሉለታል።
እም፣ እና ዛሬ ይስተካከለ አዎ ይስተካከላል። ይሄ block ኡ ነው እንጂ እ፣ አዎ።
deposit ኡም ይስተካከላል። የእንትኑንም የጨዋታ